Hello ሰላም ጤና ይስጥልን። ሄሎ
ሄሎ
ከችግር ነበር የምደውሉት። Hello
ወይ
እ ይቅርታ ጥቅል ጎመን አዘውን ነበረ አዎ አዎ አዎ ትላንት በሀያ አራት እና group ኡ fail ሊያደርግ ስለሆነ አንድ ሰው አስገብተው completed እንዲሉት ነበር።
የሞከረች ነበር ጀምራ ምን ትምክት ያሳደረችም ስል አድርካለና
አዎ አንድ ሰው ካልገባ fail ስለሚያደርግ አንድ ሰው አዎ።
እንደምን ብለው ይቀላቅሉና system ኡን ይሞክሩትና ደጋግመው አንድ ሰው አዎ።
ይግባና completed ብሎ order ኡ እንዲመጣሎት
OK ሌላ ሰው እሷ ትውጣና ሌላ ስንጨምር እሷማ የጀመረችው ክፍያው ላይ ቆመባት እና እሷ ትውጣ እሷ ትውጣ። ክፍያው ላይ ከቆመባት ሌላ ሰው ይሞክር፣ በቃ እሺ እሺ ሌላ ሰው ይሞክር ፌል ከማድረጉ በፊት እሺ አመሰግናለሁ እሺ እሺ